ጤና ይስጥልኝ። አልፍ ቤት አምሬት ነኝ። እባክዎ ምን ልርዳዎ?
የሆነ አሁን በቴሌግራም አናግረኝ ብላ ነበረ እሺ እና ያው ፎቶውን ስልክላት ደግሞ ምንም መልስ የለም
ማን በሚል user name ነው ደንበኛችን?
እ ማን በሚል user name ነው የላኩት?
አሚር
አሁን የላኩት አዎ
አሚር የሚል user name አላገኘንም። ደንበኛችን የቴሌግራም user name ኦት
ሞሃ ሞሃ ነው የሚለው
እሺ ማ እሺ screenshot ኦች ደርሶናል። ደንበኛችን ጉዳዩትን ወደሚመለከተው አካል አስተላልፈን ይሎታል።
እና
በተስተካከለ ሰዓት ደውለን እናሳውቆታለን። ደንበኛችን እ ከሰዓት በተስተካከለ ሰዓት ደውለን እናሳውቆታለን።
አይ
እሺ ሌላ መረዳት ነገር አለ? ሌላ መረዳት ነገር አለ ደንበኛችን